ቤት ሄደ የተከበሩ ሃይማኖት እንዴት ነሽ ሀይሚ?
አለን ደህና። ነገ ስ- ለስምንት አምስት ጉዳይ ነው flight ኡ።
እሺ ቀደም ብላችሁ ግቡ።
እሺ።
hello አቤት አቤት፣ ሰምቻለሁ ሀይሚ።
ይሰማል?
አዎ ለስምንት አምስት ጉዳይ ነው flight ኡ።
አዎ ለስምንት ሰዓት አምስት ጉዳይ ቀደም- ነው። ቀደም ብላችሁ ግቡ። አርባ አምስት ደቂቃ ነው። እሺ